ጠላት ስለሚገባ
መስቀል ፍራኦል ነው።
ማ- ጠላት ስለማልግባባ ምንድን ምን ልርዳዎት አባት?
እንትን ዮኒ ፋይፍላውን ቲክቶክ ላይ አይቼ ነው።
ምን አይነት መኪና?
ዮኒ ጠቆር ያለ ነገር ፋይፍል ነው።
ሁለት ሺህ ስንት?
ሱቅ ላይ- ሁለት ሺህ አራት ሞዴል አዎ ስንት ነው?
ሁለት ነጥብ አምስት
ሁለት ነጥብ አምስት አ
እሺ፣ የሚቀንሱ የሉም? ስሬል ምናምን ይኖራል?
ትሪ ፍሬን የለንም አሁን ለጊዜው። ፋይፍል ግን አለን ሁለት ሺህ ሶስት አንድ ነጥብ ሶስት የሚባል
አንድ ነጥብ ስንት
አንድ ነጥብ ሶስት
ግልብጥ ግጭት የለውም?
እኮ መተው ይዩት አባት
እሺ
እሺ።